ጤና ይስጥልኝ ለቪዛ ፈቲያ ነኝ። ምን አይነት የጉዞ መረጃ ልስጠው? ጤና ይስጥልኝ ደንበኛችን ባኮተ ምን አይነት የጉዞ መረጃ ልስጠው? hello ጤና ይስጥልኝ አይሰማም? hello hello hello ጤና ይስጥልኝ አያሰማም? hello hello hello ደንበኛችን አይሰማም? ሄሎ ሄሎ ሄሎ ሄሎ አይሰማም?
ይሰማል ይሰማል። ጤና ይስጥልኝ።
እ ጤና ይስጥልኝ ምን አይነት የጉዞ መረጃ ልስጠው ደንበኛችን?
መረጃ ፈልጌ ነበር በውጭ ለመሄድ ምን አይነት process እና በአሁኑ ሰዓት ምን አይነት አማራጭ እንዳለ ለመጠየቅ።
እሺ የት ሀገር ነው የት ሀገር ነው የፈለጋችሁት?
ያው ካናዳ ወይ አሜሪካ?
okay ካናዳ ልንገሮት።
አዎ እሺ በምን ጉዞ በምን አይነት እ ቪዛ ነው መሄድ የፈለጉት? በምን አይነት purpose ኡ ምንድን ነው? የጉዞ በትምህርት ዓላማ?
ትምህርት ነበር ግን ያው ትራንስክሪፕት አስራ ሁለት የተበላሸ ነበር።
okay አስራ ሁለት ተፈትነዋል።
ተፈትኛለሁ። አዎ። ያ okay እሺ የአሜሪካ ዩኒቨርሲቲዎች apply ማድረግ ይችላሉ።